ሄሎ ወይ ጤና ይስጥልን።
ሄሎ አቤት ጤና ይስጥልን።
ሄሎ
ይሰማኛል።
hello። እሺ ፍሊንስቶም ነው።
መጡ እንደ ያው መንገድ እንዳይቸገሩ ብዬ ነው የደወልኩልዎት።
okay። አይ አልመጣሁኝም። አጋጣሚ የሆነ ጉዳይ ገጠመኝና አልተመቸኝም መምጣት። ያው አንተ ጠዋት ጠዋት እስከ ስድስት ሰዓት እኖራለሁ ስላልከኝ እ፣ በቃ ነገም ወይ ሌላም ቀን ከመጣሁኝ እደውላለሁ በዚህ ስልክ። እሺ፣ እንደዛ አስቤ ነው።
በቃ ጥሩ እሺ። በቃ ነገ ምናልባት እንደዚህ የሆነ ሰዓት እንደዚህ እስቲ check አደርገዋለሁ።
እሺ፣ እደውላለሁ። ችግር የለም። እኔ ደውዬ ልክ ስነሳ ስመጣ እደውላለሁ።
በቃ እሺ፣ እሺ፣ እሺ፣ እሺ። መልካም ጊዜ።
እሺ።
አመሰግናለሁ።
አመሰግናለሁ። እሺ፣ መልካም ቀን።